hello ጤና ይስጥልን በሽታ ቤት
ጥያቄ መጠየቅ ይቻላል? አ?
ይቻላል ይቻላል። እሺ አዎ እንትና ነው እኔ update አለ መሰለኝ። የሆነ update ይደረጋል አ? በ monthly የሚሆን weekly ይሆን እኔ እንጃ፣ ግን update ይደረጋል አ?
ምኑ ምኑ update ይደረጋል?
እንትና በሽታ ቤቱ ማለት ነው።
እሺ
update ሲደረግ information እንዴት እንደሚደርስ ፈልገን ነው።
okay። አይ ማለት update የሚደረገው ምኑ ነው ብዬ ነው፣ እሱ ስላልገባኝ ነው።
ማለት አሁን win እና loss አለ ሁለቱም።
አህ okay። ticket ነው።
ትኬት ሳይሆን አይ እንትና casino ኦቹ ማለት ነው game ኦቹ።
እሺ
ከዚህ በፊት አልነበረም፣ ግን አሁን update ይደረጋል። በየወሩም ቢሆን እኔ እንጃ፣ ግን update ይደረጋል። sure
game ኦቹ update ይደረጋሉ ነው ይቀያየራሉ ነው
መቀየር ሳይሆን አሁን ድሮ ሳይሆን አሁን ስትጫወት ይከብዳል ይቀላል አይነት ነገር ነው። አልገባኝ።
አዎ በጣም ነው የሚከብደው። ከዚህ በፊት አሁን ግን በጣም ቀላል ነበር፣ easy ነበር። አሁን ግን በጣም ነው የሚከብደው። ስለዚህ update ይደረጋል ምናምን ለማለት ነው።
okay። የትኛው game ነው?
ፔስ ቤት ነው አንተና jackpot ኦቹ አሉ።
እሺ
እነሱ ትላለ casino ኦቹ አሁን ከዚህ በፊት ስትጫወት ማለት ነው ብዙ ተጫወተ እንትና win አለ ያው አሁን የለም በጭራሽ እንደውም እንትና አይሉም።
okay እስቲ game ኡን ንገረንና ምናልባት እናሳውቃለን ለ provider ኦቹ ያለውን ነገር እነግራቸዋለን። እሺ game ኡን ከነገርከን
በቴሌግራም ላክ ወይም በዚሁ ንገራም።
በቴሌግራም ላክ ችግር የለውም።
እሺ